ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
አረ hello?
deposit አድርጌ አልገባም ቆየ።
መቼ ነበር? ዛሬ ነው ያደረከው?
አ አ በ CBE text ነበር message ያልኩት።
ልከህልና text message ኡ
ልኬያለው ማን ነው? ስመ ቴሌግራም ላይ
ሱራፌል
ሱራፌል ገብረ ሚካኤል ነው።
አ ቴሌግራም ነው ያልሽኝ ወይስ ቤት?
ቴሌግራም አውኩ የሰፖርት ቴሌግራም ላይ ልከሃል ሜሴጁ።
ልክ ያለው እንትኑን ምሹት አድርጌ ልክ ያለው።
እሺ ሱራፌል ገብረ ሚካኤል ነው።
አረ አይደለም ማን ነው?
የቴሌግራም ስሜ ነው እ አ
እሱ ፋፌል ነው የሚለው እ
ፋፌል ነው የሚለው እሱ ሱራፌል
ፋፌል ፋፌል አ
እስቲ spelling ኡን ንገረኝ።
F E L በቃ ሱራፌል የሚለውን F ብቻ S ን በ F ነው የምቀይሩ።
okay አዎ፣ እሺ ሁለት ሺህ ብር ነው።
አ
እሺ እንትን ብሏል ለቻፓ አሳውቀንልሃል። እሺ ትንሽ ጠብቀን ይገባል ብለዋል። ተልኮልሃል
እሺ፣ ይገባል ብለዋል። ትንሽ ጠብቀን እሺ።